ተደውሎ ነበር በዚህ ስልክ
በዚህ ሳይሆን በሆነ ሚዲያ ላይ አግኝቼው እሺ ምን ነበር
ስልሳ አምስት አስራ አንድ ላይ አዎ አዎ ልክ ነው
Information ለመጠየቅ ነው። እማ እሺ ምን አይነት የት ሀገር ነው የምትሄድ? ካናዳ መሰለኝ ያየሁት አይደለም
ምን ምንድን ነው እ እ ማለት ወደ ካና- ካናዳ ወደ ካናዳ በ visit ቪዛ ምናምን እንልካለን የሚል አይቼ ነው የደወልኩኝ።
ምን ላይ ነው እንደዛ ያዩ
እ እ ምን ላይ ነው እንደዛ ያዩ
እኔ በዚህ ሳይሆን ስልሳ አምስት አስራ አንድ በሚለው ነው የደወልኩኝ።
ደርሶኛል አዎ እኮ ምን ምን ሚዲያ ቴሌቪዥን ቲክቶክ ላይ ነው ላይ?
ቲክቶክ ላይ እ
እዛ ላይ አይቼ ነው ቲክቶክ ላይ ምን የሚል ነው ያዩ ወደ ካናዳ
አ visit ቪ- በ visit ቪዛ እንልካለን ምናምን የሚል ማለት ነው።
እሺ ከዛ እ ተሳስቼ ነው ነው ወይስ ያልሆነ ነው የደወልኩት?
እስኪ እ፣ እኔ እንጃ አሁን እኔም እ፣ ይሄን መረጃ ሁሉ የምሰማው እንደዛ መኖር አለመኖሩን ጠይቄ check አድርጌ እደውልልዎታለሁ።
እሺ እሺ